ና እንዴ! እግዚአብሔር ይመስገን ደህና ነኝ። እሺ ቻኖሊ ነው ያለኸው?
እናት አይደለም ቆየሁ እኮ ከወጣሁ። ከዛ
ማንጥለው ተብለሃል ደውለው ከዚህ ኖ ወደሩ እንደዛ ነበር። እናት አሰብኩ ብዬ ሂጄ ሌላም ነበር ሁለት ናቸው። ከዛን ሂጅ አንዱ ሁለቱኝና አንዱ ይሄ ደግሞ ሳሳያቸው ፈልጎ አስኩት ማለት አሳስለም ነው ጠብቄው ነበር ራሱ
እሺ እሺ እና መልሼ አሁን እደውልልሃለሁ።
ደስ ብያለሁ። እና ደልቱ ደግሞ እዛ ላይ እንትን እያለ በስተት እንትን እንዳለ
ምን አልከኝ?
ግን አሁንም አለ ኦርደር እኮ ቦታው ላይ ደልቱ ከቻላችሁ ምናምን ሪሙቭ አድርጉ።
እና ካንስል የሚደረግ
እሺ